ጤና ይስጥልኝ ጠብታ አምቡላንስ
እንትን ነበረ በሽተኛ ለማስወጣት ነው ለመውሰድ ነበር።
እሺ
ከቤጂንግ ወደ ቤቢስ ቢኬል የልብ ሕክምና አላት።
እሺ አሁን አምቡላንሶቻችን የቀን- ስራ ላይ ና- ናቸው ስራ ላይ ናቸው ይቆያሉ እስከ ስንት ሰዓት ይቆያል?
maybe ከአንድ ሰዓት በላይ ይሁን እሺ። ግን እሱ ዋጋው ንገር ዋ- ዋጋው ንገር ከጥሩነሽ ቤጂንግ አይደለ?
CMC ሚካኤል አዎ፣ CMC ሚካኤል አራት ጋር ሺህ ሁለት የልብ መቶ።
ሕክምና አራት ሺህ ሁለት ነው። እሺ እሺ እሺ